ሄሎ ሄሎ
አቤት አኪ እንዴት ነህ?
ነው አለን። ትዝታ ነኝ።
እሺ እ፣ ታርጌት ተልኮልሃል አይደል? ግሩፕ ላይ ተዋል አይደል? ታርጌቶቹን አዲስ የነ- የነዚህን ብር ነው ኦክቶበር
ያ አሁን እ፣ በአሁኑ ወር ማለት የአሁኑ ወር
የእነዚህን ብሩ አዎ የተፖስተድ ፎዚያ ፖስት አይቻለሁ አዎ እነሱን target በየቀኑ ማሟላት አለባቸው። አሁን ላይ ግዴታ ነው። እና merchant ም agent ም በቀን የተባላችሁትን target አሟልታችሁ የምትሰራውን በየቀኑ daily ትልክልኛለህ። እየላክልኝ አይደለም
እ- እ- በየቀኑ daily መላክ አለብህ። ድሮ እንደምልክልኝ እሺ።
በየቀኑ ላክልኝ። እሺ አክልኝ ለ agent ነው
agent እና ለቱ merchant merchant ኡ አዎ ባለፈው ልከልኝ አልነበረ? አሁን daily commission ኑ ይከፈላል የምትልክላቸው አሁን እነሱ-
አ፣ ኮሚሽኑ ይከፍላል አ?
አዎ ኮሚሽን ይከፈላቸዋል። እም፣ እንትን የምትሉት ነገር ካለ አሁን ግን target ኡን ማሟላት አለባችሁ። ኮሚሽን ለመከፈል አዎ።
ግዴታ target ኡ መሟላት አለበት።
አረ ይሞላል እኔ አሁን በ October ኡ ሞልቻለሁ ከዛ በላይ ነው እኮ ታርጌት ኦኬ፣ አዎ፣ አሁን ደግሞ ግዴታ ስለሆነ target በቀን የተሰጣችሁ target ኦች አሉ አይደለ?
አ፣ እነሱን daily report ካላረግ እዚህ ጋር ስለማላየው ከእንትን ላይ አይገባልህም። ግን daily መላክ አለብህ ለእኔ agent ና merchant ኡን ማለት ነው።
እሺ እሺ ከነገ ጀ- አሁን ትላንትና የሰራኸው አለ?
እ?
ትላንት የሰራኸው አለ?
ገና short code ኡ አልተር ግን ሰብስበዋል አስገብቻለሁ Okay፣ አዎ daily ከተለቀቀ አንድም short code አንድም ይላካል።
ቢሆን የሰራኸው agent ም እ።
merchant ም አንድም ቢሆን የሰራኸው ለእኔ መላክ አለብህ። short code ኡን አርግተህ ስማቸውን አርግተህ መላክ አለብህ። እዚህ እሺ።
system ላይ አይተን ስለሆነ እናንተ ኮሚሽን የሚከፈለው ማለት ነው።
እሺ እሺ እሺ።
ወደዛ በቴሌግራም group ነው በአንቺ group No ቴሌግራም group ላይ የምልክላቸው like agent አንድ መዝግብ ያለው merchant አንድ መዝግብ ያለው ብለን የምልክላቸው አይደለ? ሲም እንደዚህ ሰርቻለሁ። ግን እኔ ቴሌግራም የራሴ ያለ አይደል? ወይም ሎርማን ቴክስት
ሾርት ኮዱን የምላከው ሾርት ኮዱን እና ስማቸውን
እሺ እንደዛ አርግተህ ትልክልኛለህ። እሺ አክሊል።
አይ አይ እሺ መልካም ቀን አክሊል። እሺ